ሄሎ ሄሎ
ሄሎ ሄሎ፣ አይሰማም?
ይሰማል ይሰማል። ሰላም ነው።
ሰላም።
አ፣ ሽንኩርት አዘን ነበር አባት እሺ። እና አልመጣሉትም ነው?
አልመጣም። አዎ እሺ። ቆይ ስልክ ቁጥር ይነግሩኛል?
ዘጠኝ አስራ ዘጠኝ ዘጠኝ ስልሳ ስድስት ስልሳ ሶስት ስልሳ ስድስት ስልሳ ሀያ ሶስት ዮናስ ነው የሚለው።
ዮናስ አዎ
እሺ። ትናንትና አልተደወለሉትም አይደል? አልመጣ- ትላንት ደውላ ነገ ያመጣል ብላ ነበረ። አሁን እየጠበቀን ነበረ።
ዮናስ ቸርችል ቲፒኦ ነው።
አዎ አዎ።
አዎ ወጥቷል። ዛሬ ይመጣል። ይታገስ ትንሽ።
እሺ።
አርባ ሶስት ኪሎ ሽንኩርት አዎ አርባ ሶስት ልክ ነው። አዎ።
ይመጣል ዛሬ።
እሺ እንጠብቃቸው አዎ ጠብቋቸው ትንሽ።
ወይ የ driver ኡ ስልክ ትሰጠናለህ?
እ- እ- በ PDF ስለሆነ የወጣው assemble አልተደረገም። እስኪ ልደውልላቸውና ተቀብዬ እነግሮታለሁ።
check አድርግልኝ እስኪ በእናትህ።
እሺ እሺ ሰዎችም እየጠበቁ ነው፣ ሴቶችም እሺ ልደውልና በዓልን በመሆኑ በመጠን ጠይቅ- እሺ እሺ እሺ እሺ፣ መልካም ቀን።
አሳውቀን እሺ እሺ